Hello
Hello፣ ጤና ይስጥልን።
አብሮ ይስጥልኝ።
ልዩ ወርቅ አዎ ልዩ ወርቅ ነው።
እሺ፣ ከ freelance ገብተህ ነበር የምንደውልልሽ።
ከ freelance
freelance እሺ።
ከዚህ በፊት ተደውሎልሽ ነበር አይደል?
አዎ ተደውሎልኛል።
እሺ፣ CV ላክሽ ታዲያ ቴሌግራም ላይ?
አዎ ልክ ያለው CV ሳይሆን እ፣ በ- እንትን document ኤን ማለት ነው።
CV ስ
አይ አላኩም፣ እሱን ገና እንትን ስላላልኩኝ አላኩትም።
ምን
sample ምናምን ተልኮልኝ ነበረ እንዴት እንደምልክ ምናምን፣ ግን እኔ ያላስተካከልኩት ነገር አለ።
እሺ፣ ካስተካከልሽ በኋላ ግን ላኪልኝ። ያስቸገረሽ ነገር አለ ስታስተካኪ?
ምንም ሙሉ ፋይል እንትን ስላላልኩኝ CV እንዴት እንትን ማድረግ እንዳለብኝ አላለም።
ሙሉ ፋይል ማለት እ?
ሙሉ ፋይል ማለት ምን አልከኝ?
ሙሉ ፋይል ስትይ
ልክ ያለው
እንዳይባሽ የቴሌግራም username ሽን ትነግሪኝ። check እንዳደረገው እ ቴሌግራም username ሽን check እንዳደረገው ማለት ነው።
እሺ እሺ እዛ ላይ ፍሪላንስ ላይ ኃይል አለው አናግራቸው።
እሺ፣ በቃ እዛ ላይ ሀይል እሺ
Gracias.